ሌላው ባስ ወይ
አላለቀም። እሺ
ይህ ሪፖርት የእንትኑን ለማስገባት እም፣
አስፈልገውኝ ነበረ። ወይ ደብተሩን ሰርቪሱን መውሰድ እችላለሁ ለጊዜው?
ወይ መውሰድ አልችልም። ደብተርና ማሽን ተነጣጥሎ መውጣት አይችልም።
አይደለ?
አዎ
እህ፣ እንዴት ይቻላል? ሊቆይብኝ ይችላል።
የምትፈልገው ይህ ሪፖርት ወራዊውን የሶስት ወሩን አስገብቼ ክፍለ ሀገር ለወጣ ፈልጌ ነበር። እንደ ድንገት ስለተበላሸብኝ ነበር እናንተ ጋር ያሰሩት።
አላለቀም። ሲያልቅ እኛ እንደውልልሃለን ብለዋል።
መቼ እንደሚያልቅ አይታወቅም።
አዎ እሺ